ሌላ
ሌላ
ቤተሰቤን ሁሉም
አብሮ ያስጠላን እንዴና
አለን መለሳ
አይ ይህ ቴሌቪዥን ምናምን የሚሉት ለማወቅ ፈልጌ ነው። አገልግሎት ምናምን ይህ ቴሌቪዥን ደግሞ ጌሞቹን ሲጫወቱ ሽልማቶች ይወስዳሉ። ሽልማቶቹ ላፕቶፕ ስር ከአምስት ሺህ ብር ከአምስት ሺህ አምስት መቶ ብር ካፕ ያገኛሉ።
እሺ
ጌም ለመጫወት ከሸበጡኝ ሰማንያ አምስት መሰላል ብሎ ደውለው ተመዝግበው አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ መምላት
እሱን ተመዝግቤያለሁ። ግን ሽልማቱ እንዴት ነው? ዝም ብዬ ካርድ መግዛት ነው ወይስ በየቀኑ ሁለት ሁለት ብር ወይስ ይቆርጣል?
የሚመዘገቡ አሁን ዕለታዊ ከተመዘገቡ በቀን ሁለት ብር ይቆርጣል።
እሺ ሳምንታዊ ከሆነ ደግሞ በሳምንት አስር ብር ይቆርጣል።
እሺ ከዛ ያው እንደዛ ሽልማት ነው። እ?
ሽልማ- ሽልማት ውስጥ እንደ እድል በሚያገኙ ልክ ሲመዘገቡ ትኬት ይሰጡታል። በሚሰጡት ትኬቶች ጌሞችን መጫወት ነው።
ጌሞች መጫወት ያው እድሎችን መሞከር ወይ ደግሞ ጥያቄና መልሶችን መጫወት።
አለበለዚያ ዝም ብዬ ከቆረጥኩ ምንም አይ- ለውጥ የለውም ማለት ነው።
ዝም ብሎ መቁረጥ አውሎ በሚያገኙት ትኬቶች እድሎችን መሞከር ነው።